hello እንዴት ናችሁ?
እግዚአብሔር ይመስገን። እንኳን ወደ ሻሸመኔ ከተማ የነጻ ጥሪ ማዕከል መጡ።
አ
hello hello፣
hello ምን እንርዳችሁ?
እ?
ምን እንርዳችሁ?
አላህ ይርዳዋል። እንደ እንትን አማርኛው ዝግ ሀቢያ ሀኒዋ